ሄሎ
Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ? ቴሌዊን ነው።
Okay፣ ከትልሆን ሁለት ኬዝ ሽልማት አግኝቷል የሚል message ሲገባብኝ መረጃውን ለመጠየቅ ነው።
እሺ፣ እሺ፣ እንትኑ ትኬቱ የእድል ጨዋታ መጫወቻ ማለት ነው። ትኬት ማለት
Okay፣ እዛ ነው።
ስለዚህ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
እ ሰባ ቁጥር ተጭነው አማርኛ ያርጉት።
እሺ፣ ሶስት ቁጥር ለመጫወት የሚል ሲመጣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ፣ እሺ።
ከዛ ዘጠኝ ሰማንያ እድሎቱን ይሞ- እድሎቱን ይሞክሩ። ኮኮብ ዘጠኝ ሰማንያ አምስት ኮኮብ ዘጠኝ ሰማንያ አምስት እሺ፣ እሺ፣ እሺ።
እሺ መልካም ጊዜ
ኦኬ፣ መልካም ጊዜ ይሁንልህ።
አሜን። እሺ